Hello? Hello?
ሄሎ
Hello?
አቤት አቤት ስኩል አድርጋችሁ ነበር?
ኦኬ፣ መሀል ላይ ትንሽ አይደል?
አቤት አቤት ነው እ፣ ውል ነበራችሁ እንዴ ከአከራይሽ ጋር?
እ?
ውል ነበራችሁ?
እ፣ ውላችን እ፣ አ- ካለቀ አመት ከመንት ያልፋል። ተሳሳቶ የነበረ ውላችን እ፣ ሩት ነበርን አልቋል።
ውላችሁ ከ- ካለቀ በኋላ አላደሳችሁትም?
አዲሰን ስምምነት ከአመት ከስምንት ወር በላይ ኖር ያለ
ሳይታደስ ማለት ነው።
ሳይታደስ ባለበት አዎ በስምምነት የቤት ኪራይ ጭማሪም አድርግ ያለው ከውሉ በኋላ ሳንሰራ የቃል ውል ነበራችሁ ማለት ነው።
አዎ እሷ ኢትዮጵያ ስለሌለች የምናደርገው ነገር በቤት ነው ትራንስፈር የማደርግላት። ስለዚህ ስራ አይደለም ከመቼ- ውል የለም።
እሺ፣ በአጠቃላይ ስንት አመት ኖርሽ?
ዜሮ ዘጠኝ ወ- ወሩ አስራ ሁለት ዜሮ ዘጠኝ ሁለት ሺ አስራ ነው የገባሁት።
2013 አስራ አራት አስራ አራት አስራ ሁለት ዜሮ ዘጠኝ ሁለት ሺ አስራ አራት እሺ፣ 2014 ስለዚህ ለሁለት አመት አካባቢ ነው የኖርሽው።
ለሁለት አመት ከሁለት አመት ሁለት አመት ከአንዱ ሁለት ወር ሁለት አመት ከሁለት ወር በላይ እና ሁለት አመት ከሁለት ወር ሲቀነስ ስድስት ወር ከምናምን እ፣ ያለ ውል ነበሩት ማለት አመት ከስድስት ወር ያለ ውል
የቤቱ አይነት እ?
የመጀመሪያ ስገባ ነበረ የስድስት ወር የነበረኝ ውል
okay። ከዛ በኋላ ውል አላደሳችሁም።
አላዲስ እሺ፣ የቤቱ አይነት ምንድን ነው?
አፓርት ባለ ሶስት አፓርታማ።
አዎ
እሺ። ቤቱ የሚገኘው ቦሌ ክፍለ ከተማ ነው።
አዎ
እሺ፣ አመሰግናለሁ የረሳቸው መረጃዎች ስለነበሩ ነው።
አዎ እሺ